ምን ስፖርት ነው እባክዎ የምንረዳው?
እንትን ነበረ በሁሉ ስፖርት ማለት ነው። በቦነስ እንዴት ነው እምቢ አለኝ እኮ እንዴት ነው በሱ መጫወት የምችለው?
ከአንድ ነጥብ አራት እና ከዛ በላይ odd መሆን አለበት ለመጫወት። እንዲሁም ደግሞ ዘጠኝ ጨዋታ እና ከዛ በላይ መምረጥ አለቦት። ኦ- ቦነሶች ደግሞ ሀያ ብር እና ከዛ በላይ ነው መሆን ያለበት። total odd ኦች ከሀያ በላይ መሆን አለበት ማለት ነው።
አሁን ቦነስ ብቻ ወደ አንድ ሺህ ምናምን ነው አለኝ ነው።
ቦነስ እና አንድ ሺህ አዎ አንድ ሺህ ምናምን ነበር ቦነስ ማለት ነው። ግን እ፣ ልቆርጥበት ስል እምቢ ስላለኝ እኮ ነው።
ምንድን ነው የሚሉት?
አይ አትችልም ነው የሚለኝ። በቃ order ላድርግ ምናምን እያለ ነበር።
screenshot ኡን screenshot ኡን የሚሉትን ቴሌግራም ላይ ይላኩልን። ስልክ ልስጦት የያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ
እሺ በዚህ ልላክልሽ።
አዎ ይላኩ።
እሺ እሺ መልካም ቀን።
እሺ